ጤና ይስጥልኝ ዶክተር
እንደምን አለሽ? ሰላም ነሽ?
እግዚአብሔር ይመስገን።
አለን። ምስጋናው እባላለሁ።
እሺ ምስጋና ወጌሻ ተማሪ ነኝ እና ትናንት ታሪካችሁ ማስለትማስጋችሁ አስመዝግቡ ብለን ነበር እና በዛ ነው ታሪክ ነበር።
እሺ እሺ ይቻላል። ስሙት ማድረግ
ዲያቆን ምስጋና ወዳጄ
ስልክ ላይ ዜሮ ዘጠኝ
ዜሮ ሁለት እሺ
አስራ አራት እሺ
አስራ ስምንት እሺ ሀምሳ አንድ
እሺ የአንድ ሰው ሰዋል መጣኝ የምፈልጉት
አንድ ሰው ህይወት ታሪክ ነው።
እሺ እናመሰግናለን። እንደውላለን።
እሺ መልካም ቀን።
እሺ አሜን። እሺ ደርሷል። ቻው። እሺ